ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
የማረጋገጫ ኮድ አልገባ ስላለኝ ነው።
እሺ ዛሬ ነው መተግበሪያውን ያወረዱት?
አዎ ይቅርታና ምናልባት ስልክዎት አይፎን ነው?
አዎ እሺ አይፎን ከሆነ የማረጋገጫ ኮዱ እንዲገባልዎት VPN ማብራት ይጠበቅብዎታል።
እሺ እሺ ስለዚህ ይሞክሩትና እምቢ ካልዎትኝ በዚህ ደውሎ ባለሙያም ከፈለጉ በዚሁ መቀበል እችላለሁ አሁን።
እሺ እሺ እሺ ስለዚህ check ያደርጉታል?
አዎ አዎ እሺ እሺ መልካም ቀን